ተገላገልኩ ቁልጨቴን ከእኔ ላመለጠ ድንጋይ የሆነ ሰውዬ ጤና ይስጥልን ደንበኛችን ከብጃ ኢትዮጵያ ነው የምንደውልዎት።
ጌታችን ከብጃ ኢትዮጵያ ነው የምንደውልዎት። ፍሎሪሽ ሆቴል ኤንድ አፓርትመንት ነው።
ጌታችን
አይሰሙትም?
እ እ አይሰማም? ደንበኛችን ሄሎ ከቢጂአይ ኢትዮጵያ ነው አሁን የምንደውልዎት።
ይሰማል።
አይሰሙትም? ከቢጂአይ ኢትዮጵያ ነው የምንደውልዎት።
ቢጂአይን ያልሽኝ አዎ ልክ ነው።
ቢጂአይን ያልሽኝ ይቆራርጣል ድምፅሽ።
አዎ አዎ ደንበኛችን
እሺ ምን ልታዘዝ?
ፍሎሪሽ ሆቴል እና አፓርትመንት ነው።
አይደለም ሳስተሽ አይደለም አይደለም
የ- ሚካኤል አካባቢ የለውትም ቤት ፍሎሪሽ የሚባል
እ እ
ፍሎሪሽ ሆቴል የሚባል አሳስቻለሁ፣ ሚካኤል አካባቢ አሳስቻለሁ።
ሲኤምሲ ሚካኤል። እሺ እሺ እሺ